ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ ጌስት ቤት ነበር?
አብሮ ይስጥልኝ። አይ የሆነ ቆርጬ ነበረና ማለት ነው አ ብሩን ቆርጦብኛል። አይዲውንም አልሰጠኝም።
ኦኬ ዊዝድሮ እንትን አድርገ ነው ዊዝድሮ አሁን ሰርቼ ቆርጬ ነበር ሰርቼ ቤትም አ ቆርጬ ነበረና አይዲውንም አልሰጠኝም የቆረጡትንም አላሳየኝም።
ኦኬ በአካውንት ነው አም ትጫወተው ሱቅ አይደለም።
አ ኦንላይን አዎ ኦንላይን ከሆነ ማለት ነው bet history ውስጥ አዎ።
ገብተህ check ማድረግ ትችላለህ። bet history ውስጥ አጣሁት ደግሞ እኮ bet history ውስጥ today የሚለውን ንካና refresh አድርገህ ይኸው አ ዛሬ ዛሬ እሺ።
የምጠብቃቸውን ያሳይልሃል ያሳይሃል።
እሺ እሺ በል እሺ አባ thank እሺ እሺ በል